አሁን ደውዬልሽ የነበረው ማለት ነው። ታገኝ አንቺ እንዳትሆኝ ትችያለሽ። እንትን ነበር አሁን ሀብታም ቤት ላይ በ- ከቴሌ ቆርጦብን። ሄሎ
ደውለውልኝ ነበረ ደንበኛ ነው በቃ እንትን አገኘ ነው። በእርግጥ ስልክ ስልኩ ላይ አሁን በምደም ስልክ እዚህ ላይ ነው ያለው። እንትን አገኘ ነው ግን እስክሪንሻት አያደርግም። ደግሞ ይሄ ፕሌት ነው ገባሽ? የድሮ እንትን ነው እስክሪንሻት አያደርግም። እና ወደ ሌላ ስልክ ላይ ከን በዛ ስልክ ቴሌግራም ላይ ላኩላቸው ቴሌግራም ማለት ነው።
ነገርኩት። ስልክ ቴሌግራም
አዎ በነገርኩት የባረኩት ልኝ ምናምን እስ- በ- ከሱ ላይ ወደ እኔ ያደርግ ላኩላቸው ትንና ስልኮትን ጽፍ
ስልክ ቁጥሩ ልጻፋት ፍለት
ስሙትና ስልክ ቁ-
የቴሌብር ስልኩና ስልክ ቁጥሩን እሺ እሺ እሺ
በኛች
አልሰማሁሽም። ትንሽ ጠፋብኝ ስለተቆራረጠ።
hello hello አልሰማሁሽም። መጨረሻ ላይ screenshot ኡን የቴሌግራም ስልክ ቁጥር አላ አዎ በዛ ስሞትንና ስልክ ቁጥሩን
አዎ እሺ እሺ እናመሰግናለን።
ነገር አለ